ሰላም ነኝ።
ሄሎ ሄሎ ሰላም ነኝ። አቤት ሰላም ነው።
አለው እንዴት ነው?
እንትን ሰባ አምስት ሰባ ሁለት ሰማንያ ሁለት ትእዛዝ አልተደወለም ማለት እኮ ሰባ አምስት ሰባ ሁለት ሰባ- ሰማንያ ሁለት ሰባ ሁለት ሰማንያ ሁለት አ
አልታዘዝንም ነው።
አልተደወለምና
እሺ የት ምግብ ቤት ነው?
ኦስካር እዚህ እንትን ኮንዶሚኒየም ባልደራ እሺ አባ ቼክ አድርጌ ልደውልልክ። እሺ እሺ እሺ እሺ አባ